አቤት እያወራው ስልኩ ባትሪ ዘግቶ ዘጋብኝ። ከአብያተር ወደ ባንክ መቶ ብር ማታ አስገብቼው ነበርኩና ብሩ እስካሁን አልተለቀቀም። አካውንት ቁጥሪ አንድ ሺ
እሺ
አራት ሺ
አንድ ድጋሚ ሌላ አራት ሺ
አራት ሶስት ዜሮ
እሺ
ሰላሳ
እሺ
ስድስት ዘጠኝ ሰባት ስድስት ዘጠኝ ሰባት መቼ ነው ያሉት?
ማታ አስገብቻለሁ። ስሙ ማጉጄ ማና ይባላል።
ወደኛ አልተላለፈም፣ ወደኛ አልተላለፈም። ደውሉላቸው፣ አቤተሮችን ደውለው approve ያስደርጉ።
በቃ እሺ፣ ስደውላ የእነሱ ስልክ ደግሞ ስዊች ይላል። ያው ሁለቱም ዛሬ አይሰራ።
ላቸው አዎ፣ ይሄ-
እሺ፣ እሺ፣ አመሰግናለሁ።